ዳልቤ ታምኖ ለዘላለም እኔ ያንተ መተኪያ በምድር ምንም የለም፣ በምድር ምንም የለም፣ የለም የለም የለም የለም መድኃኔዓለምን የለም የለም የለም የለም እንዳንተ የሚሆን የለም የለም የለም የለም የምወድህን የለም የለም የለም የለም ወላጅ እናቴን የፍቅር ዕዳ የለብኝ የፍቅር ዕዳ የለብኝ የፍቅር ዕዳ የለብኝ የፍቅር ዕዳ የለብኝ ምነው ምነው ምነው ምነው አንተን የጣለብኝ ምነው ምነው ምነው ምነው እኔ አንተን ጣለብኝ ፍቅር ሰው ሲገዛ ባይመስል የሚጎዳ ግን ውስጥ ውስጡን ባሰብ ያስከፍላል ዕዳ በእጅ ስለሆነ የሐሳቤ ቁልፍ ያላንተ አይገኝም ሰላምና እንቅልፉ የፍቅር መድኃኒት የታወቅና ባለም እኔ አንተን ለመርሳት ያልሞከርኩት የለም አሸናፊ አርጎሃል ፍቅር ለዘላለም ከአንተ የሚበልጥብኝ በምድር ምንም የለም የለም የለም የለም የለም መድኃኔዓለምን የለም የለም የለም የለም እንዳንተ የሚሆን የለም የለም የለም የለም የምወድህን የለም የለም ወላጅ እናቴን የፍቅር ዕዳ የለብኝ የፍቅር ዕዳ የለብኝ የፍቅር ዕዳ የለብኝ የፍቅር ዕዳ የለብኝ ምነው ምነው ምነው ምነው አንተን የጣለብኝ ምነው ምነው ምነው ምነው እኔ አንተን ጣለብኝ መውደድ ምን ድረስ ነው ብለንን መርምር ሩቅ እንደ ሰማይ ጥልቅ እንደ ባህር ቢያይል ነው ትዝታ ቢሆን የማልችለው አልረሳህም እያልኩ እንዲህ የምምለው የፍቅር መድኃኒት የታለና ባለም እኔ አንተን ለመርሳት ያልሞከርኩት የለም አሸናፊ አርጎሃል ፍቅር ለዘላለም ከአንተ የሚበልጥብኝ በምድር ምንም የለም የለም የለም የለም የለም መድኃኔዓለምን የለም የለም የለም የለም እንዳንተ የሚሆን የለም የለም የለም የለም የምወድህን የለም የለም ወላጅ